ሄሎ
ሄሎ አቤት ሰላም ለሚ አቤት ከችግር አይደለም ደውሎት እሺ ይቅርታ እ ቶ- ቶማቶ ፓስቲ አልመጣልኝም ብለው ነበር አዎ
ነገ የት ነው የሚመጣሉት
ከአዲስኮ አደባባይ ጋር መ- ሳሪስ ከአዲስኮ አደባባይ መብራቱ ጋር
ሳሪስ ካዲኮ አደባባይ ከአዲስኮ አደባባይ ጋር አዎ እሺ እሺ ነገ ድራይቨር ሲደውል ያንሱላቸው መልካም ምሽት እሺ እሺ ሁለት